મારી બાબા ታስጠለ አሎ
ምን ልታወት አባት ሰላም ነው። ተስፍሽን ፈልጌ ነበር። እናት ምን አሉ?
ተስፍሽን ተስፍሽ እሺ ቁጥር ለስቶ ዜሮ ዘጠኝ አስራ አንድ
አስራ አንድ
ሀያ ስድስት
አስራ አንድ ብያለሁ።
ሀያ ስድስት
ስድስት ዜሮ ዘጠኝ ዘጠና
እሺ እሺ እናት አመሰግናለሁ።
ዜሮ ዘጠኝ